ተመልካቾቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ባርለሳክ ተደርሶ በተጫነ ጀበሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል አስራ ስድስት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓቭለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 16 እንግዲህ ያለን የመጨረሻ እድል በራሳችን መተማመን ብቻ ነው። እንዲህ እጅጉን በጣም ተስፋ አስቆራጭ ሁኔታ ላይ ያለን ጣሊያኖች ወደ ቀኛዝማች ወልደ ጊዮርጊስ መንደር መጠጋት ጀመሩ። ትንሽ ካሰብኩ በኋላ ልክ እንደ መጨረሻ እድል ቀኛዝማችን አድፍጠው ወደሚጠብቁን ሽፍቶች ሂደው በምን መልኩ ነፃ መንገድ ሊከፍቱልን እንደሚችሉ እንዲደራደሩ ላኳቸው። በድርድሩም በርካታ የጭነት ከብቶችና ጠመንጃዎችን ልንሰጣቸው መዘጋጀታችንን ማስረዳት እንዳይረሱም ደጋግሜ አስታወስኳቸው። አሁን ትዕግስት አጥቼ የሽፍቶቹን መልስ እየጠበቅኩ ነው። ትዕግስቴ ወደ ማለቁ ሲቃረብ ቀኛዝማች ተመለሱ። እሺ ቀኛዝማች ምን አሉ? ተቀበሉን? እያልኩ ገና ብቅ ከማለታቸው ድምፄን ከፍ አድርጌ እየጮህኩ ጠየቅኳቸው። ቀኛዝማች በታላቅ ሐዘን ራሳቸውን አወዛወዙ። በአረማመዳቸው እጅጉን መድከማቸው ያስታውቃል። ግን ከትናንት ጀምሮ ሳይታክቱ ለአንዲት ደቂቃ እንኳ ሳያርፉ ሲንከራተቱ ውለዋል። አሁን የግዳቸውን ከጎኔ ተቀምጠው እምቢ አሉኝ፣ አልተቀበሉኝም አሉኝ። ቀኛዝማች ከጥቂት ጊዜ ዝምታ በኋላ ቀጥለው ሽፍቶቹ አሁን ያለንበትን ሁኔታ አሳምረው ያውቃሉ። ምንም ስንቅና ውሃ እንደሌለን አውቀዋል። መጀመሪያ በረሃብና በውሃ ጥብ ሊቀጡንም ወስነዋል። አዲሱ ሹማቸውማ ያለ ውሃ ግፋቤል ሶስት ቀን ብትችሉ ነው። ከሶስት ቀን በኋላ የማጥቃት እርምጃ እንወስዳለን፣ እንዘምትባችኋለን። ከዚያ ሁላችሁንም ከፈጀናችሁ በኋላ ያሻንን ያለ ከልካይ እንወስዳለን እያለ ፎከረብኝ አሉኝ። ምንም የሚጠጣ ውሃ የለንም። ለሰማዩ ቀረብን መሰለኝ። ገደሉን ተንተርሰን ቁጭ ባልንባት ግርግይ ላይ ፀሐይዋም ያለ ገላጋይ እየወቃችን ነው። ብቻዬን ተቀምጬ እንዲህ መላው ከጠፋ ፍጹም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ፣ አወጣለሁ፣ አወርዳለሁ። እያንዳንዷን እድል እንደ ጸጉር እየሰነጠቁ አብሰለስላለሁ። ግን ሐሳቤን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደ እንቅልፍ በግማሽ ደግሞ እንደ ቅዠት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላምባራስ ኪዳነ ማርያም ልጅ ወልደ ገብርኤልንና ቀኛዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልም ብዬ ጠፋው። አዎ ነገሩ የሆነው ያኔ ልጅ ተድላ በተስቦ በሽታ በድንገት የሞተ ሰሞን ነው። እዚህን ሰሞን ከሁለቱ ራሶች ዘንድ በተደጋጋሚ እኔ ኮሎኔል ኮናቫሎቭና ደጃዝማች አበራ ተጠርተን በተደጋጋሚ ልጁን እንድናቆመው ትዕዛዝ ተሰጠን። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልተቻለንም ነበር። ታዲያ አንድ ቀን ቀኛዝማች ሼህ ሁሴን አባ ወርቁ በጣም ተቆጥተው ወደ እኔ መጡና የሆነ ምስጢር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራውና ከደጃዝማች አበራ ዋሻ ተሰብስበን መምከር ያዝ። ቀኛዝማች ሼክ ሁሴን አባወርቁ የሰሙትን ምስጢር ለደጃዝማች አበራ ሲነግሩት ያለ ወትሮ በጣም ተበሳጭቶ በከፍተኛ ድምፅ ሊሆን አይችልም፣ ሊሆን አይችልም እያለ ጮኸ። ነገሩ እንዲህ ነበር። አብቹ ዝናው እየሰፋ ቀን በቀን የጦሩ ቁጥር እየጨመረ ሄዶ እንዲያውም በመጨረሻ ሰዓት ላይ አንድ ሀብቶም በሚባል የሐማሴን ልጅ የሚመራ ወደ ሦስት መቶ የሚሆኑ የኤርትራ ተወላጅ ወታደሮቹን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም ጊዜ በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአፄው ጆሮ ይደርስና አፄ ኃይለ ሥላሴ በሬዲዮ ለሁለቱ ራሶች ቀንጭን ትዕዛዝ ይሰጣሉ። ያም ልጁን አቁሙት የሚል። አዎ አፄው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበር እንዲህ እንዳብቹ አይነት አርበኞች የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የገደሉትን ገለው የዘረፉትን ዘርፈው እንዳመጣጣቸው ድንገት ውልቅ የሚሉት ነገር አፄው አሁንም ተስፋ በሚያደርጉት ሰላም እንቅፋት እንዳይሆንባቸው በመስጋት በቀጭኑ ትዕዛዛቸው ልጁን አቁሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ሚስጥር የሚያስረዳው እና ከብዙ ውይይት በኋላ አብቹን በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አስረንም ቢሆን ልናስቀረው አሰብንና ምክንያት ተፈጥሮ መልእክተኛ ልንልክበት መልእክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። መጀመሪያ አንበሳ ዋሽቶ አብቹን በማስያዙ ለመተባበር ፈቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻ ወስዶ አንበሳዬ ይማ እኔ ጤነኛ አይደለሁ። አሁን አብቹ ጠላቱ ስለበዛ ከበው ሳይገሉት በፊት ሄደህ አበራ በሞት አፋፍ ላይ ነውና ቶሎ ድረስ ብትለው በእኔ አይጨክንምና ቶሎ ይመጣል። ከዚያ መክሬም ለምኜም ቢሆን እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነው በኋላ ወደ አብቹ ወደማይታወቀው የልጁ የጦር ሰፈር ላከው። አዎ አንበሳ ለአብቹ መልእክቱን በትክክል እንደሚያደርስና አብቹም የጦር አለቃው በሞት አፋፍ ላይ ሆኖ ሲጠራው ሳይውል ሳያድር እንደሚመጣ እርግጠኛ ሆነ። አብቹ ጨለማን ተገን አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ በጠራራው ፀሐይ አብቹ ድንገት ከቻለ ሸበጥ ጫማ አድርጎ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን በወታደር ቀበቶ ጥፍር አድርጎ ያሰረ ጨበሪያም ልጅ ድንገት ከዋሻው ዘው ብሎ ገብቶ ከአንዱ ጥግ ሲቆም እዚያ ዋሻ ውስጥ ያለን ሰዎች ሁሉ አፋችንን ከፍተን ቀረን። አብቹ ነበር። መሳሪያ አልታጠቀም። ግን በዚያ ሰፋ ባለና በወታደር ቀበቶ ጥብቅ አርጎ ባሰረውና ውፍ ባለው ኮት ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናግጠን ዝም እንዳል ደጃዝማች አበራ አሽከሩን በዓይኑ ጠቀስ ሲያደርገው አሽከርየው ሹልክ ብሎ ወጣ። የአሽከርየው አወጣት ከዋሻዋ ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ካሳሳቁ አብቹም በደንብ ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አብቹ ከዋሻዋ ውጭ ኃይል እንዳለውና በደንብ አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ገባን። ምርኮኛ መሆናችን ነው እንዴ አብቹ ሲል ኮሎኔል ኮናቫሎቭ እንደተቀመጠ አረቄውን በትንፋሽ ጨልጦ ጠየቀው። በፍጹም ኮሎኔል፣ በፍጹም ማን የማን ምርኮኛ ይሆናል ጌታው ሲል መለሰና ወዲያው ቀጥሎ ለምን ግን ደጃዝማች ለምን ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍርጥርጥ አድርጎ አስረዳው። እንዲህ ደጃዝማች አቢቹን ሲያስረዳው አቢቹ በዝምታ ያዳምጥና ግን ለምን ግን ለምን እያለ በተደጋጋሚ ይጠይቃል። የአፄውን ፍላጎት ኮሎኔልም እኔም በወግ በወጉ ልናስረዳው ሞከርን። ይሁን እንጂ ያብቹን ግን ለምን ጥያቄ መመለስ የቻለ ሰው አልነበረም። አብቹ ተሰናብቶን ከመሄዱ በፊት ግን አንድ እስከ ሕይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች ገና ከሰላሌ ስንነሳ ታማኝነቴን በምኒልክ ስም ቃል የገባሁት ለአንተ እንጂ ለሽማግሌዎች ወይም ለንጉሱ አይደለም። እኔ ንጉስ አይደለሁም፣ ተራ ወታደር እንጂ እና እኔ ሁለት ሶስት ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ለአንተ ግን አሁንም በምኒልክ ስም በምኒልክ አምላክ በድጋሜ ቃሌን እሰጣለሁ። ላንተ ሞታለሁ። ተመለስ ላልከው ግን የት ነው የምመለሰው? ምንስ መመለሻ ቤት አለኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል? ሽማግሌዎቹ ጦር ሊሰዱብኝ አስበው ከሆነ ደግ፣ ምንም ችግር የለም። ግን እኔ ከነሱ ጠብ እንደሌለኝና የአገሬ ታማኝ ወታደር እንደሆንኩ አስረዳልኝ። ስማኝማ ደጃዝማች፣ ምናልባት ካልተገናኘን እማማን ደስተኛ እንደነበርኩ ንገራት። በእሳተ ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው። አዎ በእሳተ ገሞራ መሃል ቢሆን ይቺ ያብቹ ቃል ትልቅ ወኔ የሰጠችኝና ከገባሁበት የቀን ቅዠት እንደመባነን ብዬ ላቤን በሸማዬ ጠራርጌ ወደ እነ ልጅ ወልደ ገብርኤል ለመሄድ ስነሳ እነሱም ምክራቸውን ጨርሰው ኖሮ ከተቀመጡበት ተነስተው ወደ እኔ መጡ። ወዲያው ባላምባራስ ኪዳነ ማርያም ወደፊት ጠጋ ብለው አጠር ያለች ንግግር አደረጉ። ግዴለም ፈረንጅ ጌታ፣ አይዞህ ሁላችንም መሞት አለብን። አዎ አሁን መክረን ጨረስ፣ ግን አንተን ከመግደላቸው በፊት እኛን በሙሉ መግደል አለባቸው። አንድ ሰው ሲቀር ድረስ እንሞትልሃለን አሉኝ። ከኔ በፊት ለእኔ ለመሞት መወሰናቸው አንጀቴን በላው። በእነሱም ቆራጥነት ኮራው። ይሁን እንጂ ምንም ጥቅም አልነበረውም። በምንም መልኩ ቢሆን ከዚች ገደል ከዚች የተራራ ጫፍ ገደል ስር ተቀምጠን ሞትን መጠበቅ የለብንም። በተገኘ አጋጣሚ ከዚህ ተራራ ጫፍ ተነስተን በጠላት ጦር መካከል እየተዋጋን ለማምለጥ መሞከር አለብን። አዎ በእሳተ ገሞራ መሃልም ማለፍ ቢኖርብን እያልኩ ላስረዳቸው ሞከርኩ። እያንዳንዱን የማምለጫ መንገድና ዘዴ በዝርዝር ተወያየንበት። ልክ ጨለምለም ከማለቱ በአንድነት ተነስተን ሽፍቶች ሳይዘጋጁና ሳይጠብቁን ድንገት አደጋ ጥለን ሲበታተኑ እንደምንም ብለን ወደ አምባላጌ ለመዝለቅ እንሞክር። ከተሳካልን እስከ ደሴ ድረስ ገፍተን ከአፄው ጦር ጋር እንቀላቀላለን። አልሆነልንም እንደምንም ብለን ከራስ ሙሉጌታ ጦር ሰፈር ለመድረስ መጣር አለብን አልኳቸው። አይ አይ ጌታው ፈረንጅ፣ ይሄማ የማይሆን ነገር ነው። አይሆንልንም፣ አይሳካልንም። ወደ ደቡብ የሚወስዱት መንገዶች በሙሉ በጣሊያን ጦር ተይዘዋል፣ በደንብም ይጠበቃሉ። ተራሮች በሽፍቶች ተሞልተዋል። አሁን እንደ ተራ በጅብ አፋቸውን ከፍተው የሚጠብቁንን ጅቦች ዛሬ ብናልፋቸው ነገ ሌሎች ጅቦች ቁርስ ያደርጉናል። በተለይ አንተን ፈረንጁን አንዲት ስንዝር መሬት አያስኬዱህም። በአሁኑ ጊዜ እንኳን ፈረንጅ የእኛም ሰው አንዲት መንደር መሻገር አይቻለውም። ብቻ ሁሉም በአንድ ድምፅና በተመሳሳይ ሁኔታ ሐሳቤን ያስተባብሉብኛል። እሺ በቃ በሌላ መንገድ እንሄዳለን እንጂ መጥተው እስኪጨፈጭፉን ተቀምጠን አንጠብቃቸው እልና እንደገና በሌላ ዘዴ ላሳምናቸው እሞክራለሁ። ግን ከሁሉም ጓዶቼ አይን የሚነበበው አንድ ነገር ብቻ ነበር። ሁሉም ይችን የተራራ ጫፍ ይዘው እስከ መጨረሻው ድረስ ተዋግተው ለመሞት ቆርጠዋል። አዎ የጊዜ ጉዳይ ብቻ እንደሆነና ሞት አይቀሬ መሆኑን ሁሉም በደንብ አሳምረው ያውቃሉና መሞታቸው ላይቀር ለምን በከንቱ ይድከሙ? ላይሆን ነገር በዚህ ፍጹም ተስፋ አስቆራጭ በሆነ ሁኔታ ላይ እያለን አሁን አብረውኝ ያሉትን ሹሞች እንደገና ከብዙ ድርድር በኋላ ከዚህ የተራራ ጫፍ ላይ ወርደን ለማምለጥ መሞከር እንዳለብን ማሳመን ተቻለኝና የማምለጥ እቅዴን ተግባራዊ ለማድረግ ዝግጅቴን ጀመርኩ። ዛሬ ወደ ማታ ወደ ሰሜን ጥቃት እንሰነዝራለንና ጨለማን ተገን አድርገን ሁላችንም ባንድ ላይ ተሰባስበን ለመጓዝ ያዳግተን ይሆናል ግን ትልቅ የሚባለውን መስዋዕትነት ከፍለንም ቢሆን እንደምንም ለማምለጥ ሞክረን የመቶ ሞቶ በህይወት የቀረ ወታደር ሁሉ ጊባ ወንዝ ዳር እንድንገናኝ አልኳቸው። እኔ እንዲህ በድፍረት ስናገር እስካሁን ተቀምጠው ያዳምጡ የነበሩት ባላምበራስ ኪዳነ ማርያም ከተቀመጡበት ተነስተው ፊቴ ቆሙና እውነት ግን ነው ጌታው እንዲህ እኒህ ሽፍቶች ሳይጠብቁን ድንገት ተነስተን እየተታኮስን ወደ ራስ ካሳ ጦር ሰፈር ለመድረስ እንሞክራለን ካሉ በኋላ ንግግራቸውን በመቀጠል ወደ ጦራችን ዞር ብለው ከቃኙ በኋላ ምናልባት ራስ ካሳም ተንቤን ላይኖሩ ይችላሉ። ምናልባት አቢ አዲም በጣሊያኖች እጅ ወድቃ ይሆናል። ግን ምንም አይደለም። እኛ ግን እጅ አንሰጥም። ጠላቶቻችንን እንዳርበኛ እንወጋቸዋለን። እኛንም አንተ ትመራናለህ አሉ። እኔም ከባላምበራስ ኪዳነ ማርያም ቀጥዬ በእቅዳችን መሰረት ቀን ቀን ተደብቀን እየዋልን ለሊት ለሊት በአነስተኛ የጣሊያን ጦሮች ላይ ሳይታሰብ አደጋ እየጣልንና መንገድ እያስለቀቅ ቀስ በቀስ ወደ ሰሜን እናመራለን። በእያንዳንዷ ሌሊት በጠላቶቻችን ላይ አደጋ እየጣል በዚያው ልክ በፍጥነት እየተጓዝ ወደ ሰሜን እንገሰግስና የራስ ካሳን ጦር እንይዛለን። ከዚያ ባይሆን ከጦሩ ጋር እስከ መጨረሻው ድረስ እንዋጋለን አልኳቸው። ባላምበራስ አሁን ፈገግ እያሉ እንዲህማ ከገፋን ምናልባት እስከ ደሴም መዝለቅ እንችል ይሆናል። የእግዜር ፈቃዱ ከሆነ ደግሞ እስከ አዲስ አበባም እንገፋለን። ብቻ እሱ ያውቃል፣ እግዚአብሔር ያውቃል አሉ። ከዚህ የባላምበራስ ኪዳነ ማርያም ንግግር በኋላ ሁሉም ወታደሮች ውስጥ ልክ አዲስ ሕይወት እንደተዘራበት ሁሉ ሁሉም ያላንዳች ማቅማማት የባላምባራስን ሐሳብ ተቀበሉት። ወታደሮቻችን አሁን አንድ ባንድ እየተነሱ ወደ እኔ በመምጣት በቀኝ እጃቸው ጠመንጃቸውን እንደጨበጡ በተጠንቀቅ በመቆም መሐላ መግባት ጀመሩ። በምኒልክ አምላክ እስከ የመጨረሻዋ የደም ጠብታዬ ድረስ ለአንተ ለፈረንጅ ጌታ እዋጋለሁ። ምንጊዜም ለጣሊያኖች እጄን አልሰጥም። ጌታው ከአንተ ጋር ዳገሬ እየተዋጋሁና አንተን ከጠላቶች እየጠበቅሁ ከኢትዮጵያው ጦር ጋር እቀላቀላለሁ ወይም እወድቃለሁ። ሁሉም በተመሳሳይ ሁኔታ ከፊቴ በተጠንቀቅ እየቆሙ በምኒልክ አምላክ ስም እየማሉ ታማኝነታቸውንና ቆራጥነታቸውን አረጋገጡልኝ። አዎ ኢትዮጵያዊ በምኒልክ ስም የገባው ቃል ቅዱስ ነው፣ ምንጊዜም አይሽረውም እና ለሁለት ቀንም ቢሆን በዚህ ሁኔታ የአርበኞች መሪ ሆንኩ። ወዲያው ሁላችንም ለአንድ አፍታ ቆም ብለን የምኒልክ አምላክ ይረዳን ዘንድ ለመን ጸለይን። ገና አዲስ አበባ ያለው በርካታ አውሮፓውያን ኢትዮጵያውያን አደጋ ላይ በሆኑ ጊዜ ብቻህን ጥለው ይጠፋሉ ወይም ለጠላት አሳልፈው ይሰጡሃል አሊያም ይገሉሃል ወዘተ ብለው አስጠንቅቀውኝ ነበር። ታዲያ እነሆ ዛሬ እነዚያ አውሮፓውያን እውነት እንደሌላቸውና ኢትዮጵያውያን በምኒልክ ስም የገቡት ቃለ መሐላቸው ቅዱስ እንደሆነና በምንም ኃይል እንደማይሻር አየው። አሁን የእነዚህ ወታደሮች አርበኞች መሪ ነኝና ተፈጥሮ የጨለማ ጥላዋን ዘርግታ ከጠላት ስትሸፍነን ወታደሮችን የተራራውን ጫፍ ለቀን በተራራው በስተጀርባ በኩል ቁልቁል እንድንወርድ ወደፊት ብዬ አዘዝኩ። ከነበርንባት የተራራ ጫፍ ላይ ሆነን እንደቃኘ ነው አሁን የመረጥነው የተራራውን ጀርባ የጣሊያኖች ጦር ወሮ እታች ረባዳው ቦታ ላይ ድንኳኖቹን እንደ ባህር ዘርግቶ እዚህም እዚያም እሳት እያነደደና በጄኔሬተር የሚሰራውን ኃይለኛውን መብራት በተራራው ወገብ ላይ አሁንም አሁንም እያበራ ተራራውን ይቆጣጠር ነበር። ከተራራው ጫፍ ገና ከቀፈው እንደወጣ ንብ ግር ብለን ቁልቁል ስንወርድ ከጠመንጃ የሚተኮሱ ጥይቶች መንጣጣት ጀመሩ። እንዲህ እኛን ዙሪያ ገባውን አጥረው የምንሆነውን ይጠብቁ የነበሩት የትግራይ ሽፍቶች ላይ ከተራራው ጫፍ ላይ የሆነ ነገር እንደተፈጠረ ስለገመቱ ተኩስ ከፈቱብን። ለዚህ ተኩስ እኛም አጸፋውን እየመለስ አቀርቅረን ቁልቁል ወረድ። በዚህ ሁኔታ ከየአቅጣጫው ተኩስ በተኩስ ሆነ። ጥቅጥቅ ያለ ጨለማ ስለነበር ከየትና ማን በማን ላይ እንደሚተኩስ እንኳ አይታወቅም ነበር። በዚህ አጋጣሚ የጣሊያን ጦር ቃኝና ተረኛ ዘቦች ይህ ተኩስ የኢትዮጵያ ወታደሮች በእነሱ ላይ የከፈቱት የጥቃት ዘመቻ ስለመሰላቸው እነሱም በዚሁ ጥቅጥቅ ባለ ጨለማ መትረየሶቻቸውን አናገሯቸው። ጣሊያኖች እንዲህ ጥቅጥቅ ባለ ጨለማ ምንም የሚያዩት ጠላት ባይኖራቸውም እንዲያው ዝም ብለው በይሆናል በመትረየሶቻቸው የተራራውን ወገብ ይወግሩት ጀመር። እኛ ሁላችንም ወደ መሬት አጎንብሰን መሮጣችንን ቀጥለናል። የጥይት እሩምታ ሲበዛ ባገኘነው ቦታ እንወድቅና በሆዳችን እንደ እባብ እየተሳብ ተኩሱ ረገብ ያለ ሲመስል ደግሞ አሁንም ከመሬት ላይ በግማሽ ብቻ ተነስተን እንዳጎነበስ ስንሮጥ እንደገና የተኩሱ ዶፍ ጠንከር ሲል ከመሬት ወድቀን በደረታችን ስንሳብ በየጥሻው ስንሽለኮለክ ጠንካራ ቆንጥሮች ልብሶቻችንን ቀዳደው ቡትቱ ሲያደርጉት ጠንካራ ያጋምና የተለያዩ ሾሆች መላ ሰውነታችንን ሰነጣጥቀው ደም በደም ቢያደርጉንም ምንም ሳይሰማን አሁንም ወደፊት እየገፋን ነው። በአንድ አጋጣሚ አካባቢን ቃኘት ሳደርግ ከተራራው ጫፍ ስንነሳ ጀምሮ አብረውኝ የተነሱት አምስት ወታደሮች አሁንም ሁለቱ ከነፊት አንዱ ከግራ ሌላው ከቀኝ የመጨረሻው ከጀርባ የሆነው እኔን መሃል አስገብተው ከሁሉም አቅጣጫ አጥረውኝ አብረውኝ ስወድቅ ይወድቃሉ፣ ስነሳ ይነሳሉ፣ ስሮጥ ይሮጣሉ፣ በሆዴ ስሳብ አብረውኝ በሆዳቸው ይሳባሉ። እስከ መጨረሻው በገዛ ገላቸው ሊከላከሉኝ ቆርጠው የተነሱ ምርጥ የኢትዮጵያ የቁርጥ ቀን ልጆች ለሰከንድ እንኳ ካጠገቤ ሳይርቁ ይከተሉኛል፣ ይጠብቁኛል። እድለኞች ነን። የትግራይ ሽፍቶች እንዲህ ጠንካራ የጣሊያን ጦር በሰፈረበት የተራራው አቅጣጫ ለማምለጥ ይሞክራሉ ብለው ስላላሰቡ ይህንን የተራራውን ጀርባ የሚጠብቁት ሽፍቶች ኃይል በጣም ደካማ ነበር። እንዲህ ስንወድቅ፣ ስንነሳ፣ በሆዳችን ስንሳብ ስንጎተት እንደገና ተነስተን አጎንብሰን ስንሮጥ ምን ያህል ጊዜ እንዳለፈ እንኳ ልብ አላልንም። አንድ ሰዓት፣ ሁለት ሰዓት፣ ሶስት ሰዓት አላውቅም። ስለ ጊዜ ማሰብ አቁሜያለሁ። ቢሆንም ብዙ ርቀን እንደሄድ እገምታለሁ። ወይም ደግሞ አሁን ከጀርባችን የምንሰማው የተኩስ ድምፅ ራቅ እያለ ሄዷል። ብዙም ሳይቆይ ይሄ የተኩስ ድምፅ ጠንከር ብሎ መሰማት ጀመረ። አዎ ጣሊያኖች በዚህ ሌሊት የጥቃት ዘመቻ ከፈቱብን ብለው ባሰቡት የኢትዮጵያ ጦር ላይ መልሶ የማጥቃት ዘመቻ ከፈቱበት። እንዲህ አይነት ሁኔታ ጣሊያኖች ባለማወቅ የራሳቸውን አጋሮች የትግራይ ሽፍቶችን በመድፍና በመትረየስ ደበደቧቸው። ሌሊቱን ሙሉ በየጥሻው በዚያ ጥቅጥቅ ጨለማ እንጨቱ፣ እሾሁ፣ ቆንጥሩ ስለታማው ሾፌ ድንጋይ ሳይቀር ሰውነታችንን እየቀደደ ስጋችንን እየቦጨቀው ብዙ ወጥመድ የበዛባቸው ሰርጦችን ወርደንና ወጥተን ገደል እየቧጠጥን መገፍገፋችንን ቀጠል። በዚህ መልኩ የተራራውን ጫፍ ለቀን ወርደን ከዚያ ተራራ ተጎራባሽ ከሆነ ሌላ ተራራ ወገብ ላይ ወጥተን አሁንም ተራራውን ለመውጣት እየቧጠጥን ነው። አሁንም ከርቀት የጣሊያን መድፍና መትረየሶች ሲያጓሩ ይሰሙ ነበር። አልፎ አልፎም ከኛው ወገን ከቀዳሚው ጦራችን አንድ ወይም ሁለት ጥይቶች ሲጮሁ ይሰማል። ይሄም የኛ ወታደሮች የሚጠረጠር ነገር ከፊት ለፊታቸው ሲደነቀር የሚተኩሱት ነበር። በዚህ መልኩ ሌሊቱን ስንፈረጥጥ አድረን አሁን መንጋት ጀመረ። በዚህ ጊዜ ከፊት ለፊታችን ሰው የማይኖርባቸው ወና ጎጆዎች አገኘን። ጎጆዎቹን እንዳለፍ የጊባ ወንዝ ስትንሿሿ ሰማንና ድምፁን ወደ ሰማንበት አቅጣጫ ገሰገስ። ከጊባ ወንዝ ዳርቻ ስንደርስ ቀዳሚው ጦራችን ቀድሞ ነርሶ ኖሮ በታላቅ ደስታ ተቀበለን። ብዙም ሳይቆይ ሌሎች በቡድን በቡድን እየሆኑ ደረሱ። ሁለት ወታደሮች ብቻ በቀጠሮ ቦታ መድረስ ሳይቻላቸው ቀረ። በዚህ የሌሊት ፍርጠጣችን ሁለት ምርጥ ወታደሮቻችንን አጣን። ምንም እንኳን ሁለት ወታደሮቻችን ከተከበብንበት የተራራ ጫፍና ከከበበን አስር እጥፍ ጦር ጋር ለማምለጥ ባደረግነው ጀግንነት የተሞላበት ጀብድ መስዋዕትነት ቢከፍሉም መስዋዕቱ ከባድ አልነበረም ማለት ይቻላል። ወዲያው ጊዜ ሳናጠፋ አጭር ምክር አደረግን። የደከመው ሰው አለ ስል በወታደሮቼ መሃል ቆሜ ጠየቅኩ። እኔ ራሴ ከዚህ አስቸጋሪና ረጅም እረፍት የለሽ ሩጫ በኋላ ከሚቻለኝ በላይ እጅጉን በጣም በጣም ደክሞኛል። ቢሆንም አሁን ምንም ጊዜ ማጥፋት እንደሌለብን ተረድቼ ነበር። ቢያንስ ለተወሰነ ጊዜ ለአንዲት ወይም ለግማሽ ሰዓት ጋደም ብል ምንኛ ደስ ባለኝ። ግን ፈጥነን ወደፊት መግፋት አለብን። ወደ ራስ ካሳ አዎ በፍጥነት ተጉዘን ከራስ ካሳ የጦር ሰፈር በመድረስ ለራስ ካሳ ምን አይነት ትልቅ አደጋ ወደ አቢ አዲ እያመራ እንደሆነ ማሳወቅ አለብን። ከፍተኛና በጣም አደገኛ የጣሊያን ጦር ወደ አቢ አዲ ጓሮ በመግባት ላይ መሆኑን ለራስ ካሳ መናገርና ማስጠንቀቅ አለብን። ከኛ መካከል የደከመው ማን ነው? በድጋሚ ጠየቁ። ማንም ሲሉ ወታደሮቻችን በአንድነት መለሱ። ሳይደክማቸው ቀርቶ ሳይሆን ያለንበት ሁኔታን ጠንቅቀው ተረድተውታል። በቃ በጉዟችን ቀጥለን ያለምንም እረፍት አቢያዲ ለመድረስ እንሞክራለን። በዚህ መልኩ ከገሰገስ ነገ ጠዋት ረፋዱ ላይ ከራስ ካሳ ጦር ሰፈር መድረስ ይቻለናል አልኩ። ሁሉም ያላንዳች ቅዋሜና ማንገራገር ተስማሙ እና ወዲያው ጉዟችንን ቀጠል። የጉዟችን መስመር ትንሽ ቀልበስ አድርገን እንዲህ እሾህና ቆንጥር ከበዛበት ጫካ ውስጥ ወጥተን የጊዛን ወንዝ ዳርቻ ተከትለን መጓዝ ስንጀምር ጠንቃቆች መሆን አለብን ጎበዝ ከማለቴ ካፌ ቀበል አድርገው ልክ ነው ጌታው፣ መጠንቀቅ አለብን አሉና ባላምባራስ ኪዳነ ማርያም ጠንከር ጠንከር ያሉ ወታደሮችን መርጠው እንደ ቀዳሚና ቃኝ ጦር ወደፊት ላኳቸው። በዚህ መልኩ ገና 20 ደቂቃ እንኳን ሳንጓዝ የቀዳሚው ጦራችን አከታትሎ ሁለት ጥይት ተኮሰ። ወዲያው ባላምባራስ ደግሞ ሽፍታ የት አባቱን እስና እያሉ ሲራገሙ ሰማናቸው። ሽፍቶቹ በጣም ጥቂት ስለነበሩና የእኛንም ብዛት ሲገነዘቡ በፍጥነት መንገድ ለቀውልን ሸሹ። የጊባን ወንዝ ዳርቻ እንደገና ለቀን ከፊታችን የሚሄደው ቀዳሚ ጦር በሚቀድልልን መንገድ እየተሽለኮለክን ስንጓዝ ውለን ከቀትር በኋላ ተመልሰን ከጊባ ወንዝ ዳርቻ ደረስን። አሁን ከወንዙ ዳርቻ ወደ ታች ወርደን ከጊባ ወንዝ ውስጥ ገባን። ቀዝቃዛ ውሃ እስከ ጉልበታችን ድረስ ውጦን በውሃው እየተንቦራጨቅ ጉዟችንን ቀጠል። እንደገና ከውሃው ወጥተን የወንዙን ዳርቻ ይዘን ስንጓዝ ሶስት የጣሊያን አውሮፕላኖች መጥተው ጥቂት ሲዞሩ ከቆዩ በኋላ ተመልሰው ሄዱ። ግን ብዙም ሳይቆይ ተመልሰው መጡ። አብራሪዎቹ በትክክል አይተውናል። እናም አውሮፕላኖቻቸውን በጣም ዝቅ አድርገው በማብረር እየዞሩ በአውሮፕላኖቹ ውስጥ በተጠመዱ መትረየሶች ይደበድቡን ጀመር። ይህ የመትረየስ ድብደባም አልበቃ ብሏቸው በትናንሽ ቦምቦች ሳይቀር ወገሩን፣ ደበደቡን። እነዚህ ከሰማይ ላይ የሚወረወሩ ቦምቦች መሬት ደርሰው ሲፈነዱ የሚያስነሱት አቧራ አፍኖ ሊገለን ከመድረሱም በላይ ከአንድ እርምጃ በላይ ማየት አላስቻለንም ነበር። እናም ሁላችንም ምንም መከላከያ ከሌለው ሜዳ ላይ ተኝተን የሚሆነውን እንጠብቃለን። እንዲሁ ሳስበው እኔም እንደ ኢትዮጵያውያን ሁሉ fatalist ሆኛለሁ። አሁን የጠላት የቆርቆሮ አሞራዎች ስራቸውን ጨረሱ መሰለኝ። ሜዳ ላይ ተኝተን አቧራ እንደለበስ ጥለውን ወደ ሰፈራቸው ወደ መቀሌ በረሩ። በእውነቱ የአውሮፕላኖቹ አብራሪዎችም ሆኑ መትረየስ ተኳሾቹ መጥፎና የማይረቡ ተኳሾች መሆን አለባቸው። ምክንያቱም በዚህ ተኩሳቸውና የቦምብ ውርጅብኛቸው ሁለት ወታደሮቻችን ብቻ ነበሩ ቀለል ባለ ሁኔታ የቆሰሉት። የቆሰሉት ወታደሮች ቁስላቸው ይሄን ያህል ከባድ ሆኖ መንገድ የሚያሰናክላቸው ስላልነበር ቁስሎቻቸውን በሸማ ራፊ እንደነገሩ አስረንላቸው በጉዟችን ቀጠል። በዚህ ሁኔታ ነፍሳችን ልትወጣ እስክትቃረብ ድረስ ድክም ብለን የገዛ ሬሳችንን እየጎተት ኪዳነ ምህረቱ ደረስ። ኪዳነ ምህረቱ ካልሞቱት ሬሳዎች ዋሻ ቀበሌ። እዚህ ሽፍቶች ደፍረው ድርሽ አይሉም፣ በሽታ ይፈራሉ። ጥቅጥቅ ካለው የኪዳነ ምህረቱ ጫካ ወጥተን ወደ ግረድረጉ ሳንጠጋ በደረቁ መሬት ላይ ተኛን። ምንም የምንለብሰው ብርድ ልብስም ሆነ ሸማ የለንም። ልብሶቻችንንም አጋምና ቀጋው እየቦጨቀ አስቀርቶት በላያችን ላይ የቀረው ጨርቅ ምንተፍረታችንን ይሸፍን እንደው እንጂ እርቃናችንን ነን ማለት ይቻላል። ደክመናልና ሜዳው ላይ ዝም ብለን እንደ ከብቶች ተጋደም። ከረግረጉ መሬት ላይ ቀዝቀዝ ያለ አየር ይነፍሳል። ይህ ነው የሚባል ቢንቢም ሆነ የወባ ትንኞች መከላከያ መረብ ቀርቶ ፊታችንን የምንሸፍንበት ጨርቅ ሳይኖረን እንዲሁ እርቃናችንን በሜዳው ላይ ተዘረጋን። በአጭር ጊዜ ውስጥ በወባ ትንኞች መላ ሰውነታችንን ብንነደፍም ሕመሙ ሳይሰማን እንቅልፍ ጭልጥ አድርጎ ወሰደን። እኛ እንዲህ ድክም ብሎን ስንተኛ በአየሩ ላይ በመቶ ሚሊዮኖች የሚቆጠሩ ትንኞች ክንፍ ይርገበገባል። ከኛ ትንሽ ራቅ ብሎ የሚያስካኩ ደስተኛ ጅቦች ጩኸት እንኳ ሳይቀሰቀሰን ለረጅም ሰዓት ተኛን። እኔንማ እንኳን የእነዚህ ጭቦች ጩኸት ቀርቶ ለአጭር ጊዜ ከሽፍቶች ጋር ተደርጎ የነበረው የተኩስ ልውውጥ እንኳ አልቀሰቀሰኝም ነበር። ከሀያ ሰዓታት በላይ ያለምንም እረፍት ተጉዘን ስለነበር እንዲያውም ሮጠን ማለቱ ይሻላል። እንዲህ እንደ ሬሳ መተኛታችን አይፈረድብንም፣ አያሳማንም። ከአቢያዲ ከወጣው ከአምስት ቀን በኋላ የካቲት 13 ቀን ማለዳ ወደ ራስ ካሳ የጦር ሰፈር አቢያዲ ተመልሼ ገባው። ራስ ካሳ እጅጉን በጣም ተገርመው በታላቅ ደስታ ተቀበሉኝ። ያስገረማቸው መመለሴ ሳይሆን ምንም ሳልሆን በጤና መመለሴ ነበር። ከአቢያዲ በደከመች በቅሎ ወጥቼ ከአምስት ቀን በኋላ የለበስኩት ልብስ በራሴ ላይ አልቆ ጠንካራው የቱሪስት የተራራ ጫማዬ እንኳ የት ተቆራርጦ እንደወደቀ ሳላውቅ ባዶ እግሬን በእግሬ እየተጓዝኩ መላ ሰውነቴ በደም ተጨማልቆ ወደ አቢያዲ ተመለስኩ። ሁሌም ደግነት የማይለያቸውና ሰውን ማበረታታት የሚያውቁበት ሽማግሌው ራስ ካሳ አይ ፈረንጅ እንዲያው ምክሬን አልሰማ ብለህ ብለው ስቀው ተቀበሉኝ። ከዚያም አይዞህ ምንም አይደል አታስብ፣ ዋናው ጤናና በህይወት መኖርህ ነው ብለው ካበረታቱኝ በኋላ ወደ ደጃዝማች አበራ ሰፈር ወርጄ እንዳርፍ ላኩኝ። ወዲያው አጋፋሪያቸውን ጠርተው የሚያስፈልገኝን ነገር ሁሉ በአስቸኳይ እንዲያሟላ አዘዙት። ለኔም የግላቸውን አንድ ብርድ ልብስና ከፈረሶቻቸው መካከል አንዱን ቆንጆና ጠንካራ ሰንጋ ፈረስ መርጠው ሸለሙኝ። ምዕራፍ 30 የራስ ሙሉጌታ ሞት። ከመቀሌ በስተደቡብ ምዕራብ በኩል ለማንምና ለምንም እንደማይበገር እየተናገረ በ2756 ሜትር ቁመቱ ላይ የተፈጥሮ ደኖቹንና ቋጥኞቹን ደራርቦ ለብሶ የአምባራዶም ተራራ ተኮፍሷል። ከዚህ አይበገሬ ተራራ ጫፍ እስከ እግሮቹ ድረስ የኢትዮጵያ የጦር ሚኒስትር የራስ ሙሉጌታ ወታደሮች የተፈጥሮ ዋሻዎችን ቤቴ ብለው ድንጋዩን ትራሴ ብለው መሽገዋል። ከየካቲት ወር መጀመሪያ ጀምሮ የጣሊያን አውሮፕላኖች ያለማቋረጥ ከጠዋት እስከ ማታ ራስ ሙሉጌታን ከመቶ ሺህ በላይ ከሚቆጠረው ሰራዊታቸው ጋር ይደበድባሉ። እነዚህ የራስ ሙሉጌታ ወታደሮች ከጧት ጀምረው ጀንበር እስክትጠልቅ ድረስ በዋሻዎች ውስጥ ተጨናንቀው ይውሉ ነበር። ራስ ሙሉጌታ ማርሻል ባዶሊዮ በታንኮችና በመድፎች ምትክ በአውሮፕላኖች ድብደባ ጦራቸውን ፋታ ሊነሳባቸው ማሰቡን ዘንግተውታል። ይህ የማርሻል ባዶሊዮ የጦርነት ስልት የራስ ሙሉጌታ ጦር ሞራሉ ላሽቆ ወኔው ሲሰበር አምባራዶምን ለመያዝ ለሚጠባበቀው ሰራዊቱ በር ከፋችና መንገድ ጠራጊ ነበር። ምንም እንኳ የራስ ሙሉጌታ ሰዎች በተከታታይ የማርሻል ባዶሊዮን ሰራዊት እንቅስቃሴ የሚጠቁሙ መረጃዎች በተደጋጋሚ ቢያቀርቡም እነዚህ ባላገሮች ሰብስበው የሚያመጧቸው መረጃዎች የተቆራረጡና ዝብርቅርቃቸው የወጣ ትርጉም የማይሰጡ ስለነበሩ ራስ ሙሉጌታ ስለ ማርሻል ባዶሊዮ ሰራዊት እንቅስቃሴ ምንም አይነት ግምት አልነበራቸውም ማለት ይቻላል። ራስ ሙሉጌታ ከነሰራዊታቸው ቀኑን በዋሻ ውስጥ ሲያሳልፉ ማርሻል ባዶሊዮ የተንቤን ሽንፈቱ እንዳይደገምበት በጥንቃቄ የጦር ስልቱን ነድፎና ሰራዊቱን አደራጅቶ አምባራዶምን ለመያዝ በተጠንቀቅ ቆሞ ነበር። አንደኛውንና ሁለተኛውን ክፍለ ጦሩን ከበርካታ ብረት ለበስ ተሽከርካሪዎችና ከባድ መሳሪያዎች ጋር አርባ ሻለቃ ጦርና አንድ መቶ ሰባ መድፎች ጋር በመቀሌ በተጠንቀቅ አቁሞ ጠቅላላውን የኤርትራ ተወላጆችን ሰራዊት ከሰላሳ ሻለቃ ጦርና ሰባ ስድስት መድፎች ጋር ወደ ተንቤን ልኮ አደራጅቷል። ገና አሁን ከጣሊያን ወደ አፍሪካ የገባውን ትኩሱን ጦሩን አርባ አራት ሻለቃ ጦር ከአንድ መቶ ሰባ ሦስት መድፎች ጋር አክሎበት አራተኛውን ክፍለ ጦር ወስዶ በስተ ምዕራብ በሱዳን ድንበር በኩል አቆመው። ከዚህ ሁሉ ፍጹም ጥንቃቄ ከተሞላበት የማርሻል ባዶሊዮ ዝግጅት በኋላ መደራጃ ቀርቶ ደጅ መውጫ ካልነበረው የራስ ሙልጌታ ጦር ጋር አምባራዶምን ለመያዝ በቀኝ ገዢዎች ታሪክ ተወዳዳሪ የሌለው ከፍተኛ የሞት ሽረት ውጊያ ተካሄደ። የካቲት ሁለት ቀን 1928 ዓ.ም ንጋት ላይ ጨለማንና የጠዋቱን ጉም ጥላ በማድረግ እጅጉን በከባዱ የተጠናከሩት ሁለቱ የጣሊያን ክፍለ ጦሮች ሶስት ዲቪዥን ሙሉ የጣሊያን ወታደሮች ከሁለት ሻለቃ በላይ የኤርትራ ተወላጆችና በሁለት ሜካናይዝድ መድፈኛ ብርጌዶች እየተረዳ ከመቀሌ ተነስቶ ወደ አምባራዶም ተራራ ድምፁን አጥፍቶ ተጠጋ። በሚቀጥሉት ሁለት ቀናት ውስጥ ይሄ ዘመናዊና በጣም ጠንካራ ጦር አምባራዶምን ከበባት። ደፋሮቹና ጀግኖቹ ቀዳሚዎቹ የራስ ሙልጌታ ወታደሮች በሹሞቻቸው እየተመሩ ወደፊት በመግፋት ላይ ያለውን የጠላት ጦር ለመግታት ቢጥሩም ሊያቆሙት አልቻሉም። ከሚቻለው በላይ ሆነባቸው። አንዳንድ ቆራጥና ጀግና ሹሞች ከጥቂት ወታደሮቻቸው ጋር የዘመናዊውን የጣሊያን ወታደሮች ደካማ ጎን እየፈለጉ ወገቡን እየሰበሩ ወደ መሃል መግባት ቢቻላቸውም ከኋላ እሳት የሚተፉት መድፎችና መትረየሶች አላነቃንቅ አሏቸው። እንዲህም ሆኖ ጀግኖቹ ቀዳሚዎቹ የራስ ሙሉጌታ ወታደሮች በመጀመሪያው ቆንጠሮነት በዘመናዊው የጠላት ጦር ላይ ከፍተኛ ጉዳት አደረሱ። ከአንድ ቀን እረፍት በኋላ ማርሻል ባዶሊዮ እረፍቱን በመጠቀም በመጀመሪያው ቀን ጦርነት ከባድ ጉዳት የደረሰበትን ጦሩን እንደገና አሰባስቦ የካቲት ሰባት ቀን ማለዳው ላይ አምባራደሙን ለመያዝ በሁሉም አቅጣጫ የማጥቃት ውጊያ ከፈተ። ምንም እንኳ ጣሊያኖች በቁጥርም ሆነ በመሳሪያ ጥራት ኢትዮጵያውያንን ቢበልጡም በተለይ ሁለቱ ጦሮች የታጠቁትን መሳሪያ ማወዳደር ባይቻልም ጀግኖቹ ምርጥ የኢትዮጵያ የቁርጥ ቀን ልጆች ያለአንዳች ፍርሃት በታላቅ ጀግንነት የጠላትን ጦር ወጥረው ሲያርበደብዱት ዋሉ። በተለያዩ የጦር አውድማዎች ወንድ ለወንድ የጨበጣ ውጊያዎች ተካሄዱ። በዚህ የጨበጣ ውጊያ ሁሌም ጀግኖቹ የራስ ሙልጌታ ወታደሮች ይረቱ ነበር። የጠላትን አንገት በጎራዴያቸው ሲቀሉት ወደር አልነበራቸውም። ከእንዲህ አይነት ፍጹም ጀግንነት ከተሞላበትና ናላ ከሚያዞር ውጊያ በኋላ ለአጭር ጊዜም ቢሆን ጣሊያኖች ማፈግፈግ ጀመሩ። ውዶቹ የራስ ሙልጌታ ወታደሮች ሽሽት የጀመረውን የማርሻል ባዶሊዮ ወታደር እያባረሩ ቂጡን በጦር ወጉት። ይህንን ሁኔታ ቀድሞ የገመተው ማርሻል ባዶሊዮ የሚሸሸውን ወታደሩን ቀድሞ ባዘጋጀው የደጀን ጦሩ ተካው። ድካም የማያውቁት እስከ መጨረሻዋ ደቂቃ ድረስ ሽንፈትን የማይቀበሉት የራስ ሙልጌታ ወታደሮች ምርጦቹ የኢትዮጵያ ልጆች በውጊያ በጦርነቱ አውድማ እስከ ምሽቱ ድረስ ቆዩ። ከረፋዱ ጀምሮ ቀኑን ሙሉ ከሰማይ እንደ ነሐስ የዝናብ ቦምብ ሲወርድበት፣ በምድር የመድፍና የመትረየስ ጥይት ሲቀጠቅጠው ለዋለውና ላመሸው ጦራቸው ራስ ሙልጌታ ምሽቱ ላይ ጦሩ አምባራዶምን ለቆ እንዲወጣ ትዕዛዝ ሰጡ። ራሳቸው ራስ ሙልጌታ የሚመሩት ጦር እንደዚያ ደግሞ እኩለ ሌሊት ግድም ላይ በደቡብ በኩል የጣሊያንን ጦር ወገብ ሰብሮ በር በማስከፈት ከተከበበበት አምልጦ ወደ አምባላጌ ወረደ። ማርሻል ባዶሊዮ በአምባራዶሙ ጦርነት ከ15 ሺህ ወታደሮች በላይ አጣ። የራስ ሙሉጌታም ጉዳት እንደ ማርሻል ባዶሊዮ ባይሆንም በአምባራዶም ከ12 ሺህ እስከ 20 ሺህ የሚደርሱ ውድ ኢትዮጵያውያን ጀግኖችን የህይወት መስዋዕትነት ከፍለዋል። በዚያው ቀን ምሽት ማርሻል ባዶዮ ለአየር ኃይሉ አዛዥ ባስተላለፈው ትዕዛዝ ሰብሮ የወጣውንና ወደ አምባላጌ በማምራት ላይ ያለውን የራስ ሙልጌታን ጦር እየተከታተለ ያለምንም ምሕረት በቦምብ እንዲደበድብ ጥብቅ ትዕዛዝ ሰጠ። የሚሸሹትን የራስ ሙልጌታን ወታደሮች በማርሻል ባዶሊዮ ልዩ ትዕዛዝ በሚፈነጣጠሩ እሳት በሚተፉና በጭስ መርዝ ቦምቦች ሳይቀር እየተከታተሉ ደበደቡት። እንዲህ አይነቱ ናላ የሚያዞር አድካሚ ጦርነት በኋላ አበሳቸውን ሲያዩ የዋሉና በድካም ሰውነታቸው የዛለው የራስ ሙሉጌታ ወታደሮች አባራዶምን ለቀው በሁለት መንገድ ወጡ። የመጀመሪያው በራሳቸው በራስ ሙሉጌታ የሚመራው ቡድን በስተደቡብ በኩል ሰብሮ ከወጣ በኋላ ወደ አምባላጌ አመራ። ሁለተኛው ቡድን ደግሞ በዚያው ትይዩ በከፍተኛ ተጋድሎ የጣሊያንን ሰራዊት ወገብ ሰብሮ ከወጣ በኋላ የጠላትን አንደኛ ክፍለ ጦር በጀርባው አዝሎ ወደ ሰቆጣ የሚወስደውን መንገድ ይዞ ሄደ። በሁለቱም አቅጣጫ በመሸሽ ላይ ላለው የራስ ሙልጌታ ጦር የኋላ ደጀን ሆኖ ሽፋን የሚሰጠው ጦር በጥሩ ሁኔታ አንደኛውን የጠላት ክፍለ ጦር ወጥሮ በመያዝ አላነቃንቅም ቢለውም በሰማይ እየበረሩ ፈጣሪን እንኳ ሳይፈሩ የቦምብና የጢስ መርዝ ከሚያወርዱበት ለመከላከል ግን ፈጽሞ አልተቻለውም ነበር። ቢያንስ እነዚህ አውሮፕላኖች ለመትረፍ የነበረው ብቸኛ አማራጭ በጋራ ተሰልፎ ጠላትን መግጠሙን ጥሎ በፍጥነት ተበታትኖ ወደ ጫካው ወደ ዱር ውስጥ መግባት ብቻ ነበር። ይህ ደግሞ ለበለጠ መጥፎ አውሬ ጠላት አሳልፎ ሰጣቸው። የራስ ሙሉጌታ ወታደሮች የጣሊያን አውሮፕላኖች እንደ ዶፍ ከሚያወርዱባቸው ቦምቦችና የጢስ መርዞች ለማምለጥ በቻሉት ፍጥነት በየጫካውና በየጥሻው እየገቡ ሲበተኑ ቀድሞ መሽጎ ይጠብቃቸው የነበረው የራያና ዘቦ አረመኔ ሽፍታ በጣሊያን መሳሪያ እያለመ ለቀማቸው። ገና ጦርነቱ ከመጀመሩ በፊት ጣሊያኖች በወኪሎቻቸው አማካይነት ሰርጎ ገቦችን እየላኩ የራያና ዘቦን ሰዎች ገንዘብ እየሰጡና ዘመናዊ መሳሪያ እያስታጠቁ በገዛ ወንድሞቻቸው ላይ እንዲዘምቱ አደረጓቸው። እነዚህ የራያና ዘቦ ከሃዲ ሽፍቶች ጦርነቱ በተጀመረ ሰሞን ጀምሮ ከመሃል አገር ተነስቶ ወደ ጦር ሜዳ የሚገሰግሰውን የኢትዮጵያ ጦር አሳቻ ቦታ እየጠበቁ ዘረፉት፣ ገደሉት። እነሆ ዛሬ ከስድስት ወር በላይ በሰሜን ኢትዮጵያ ፍዳውን ሳይኖሮ በትናንቱ ጦርነት ተሸንፎ በመሸሽ ላይ ያለውንና ነፍሱ እስክትወጣ የደከመውን የራስ ሙሉጌታን ሰራዊት እንዲህ ተበትኖ አገኙት። በጥይት ኢላማቸው ያልገባላቸውን ደግሞት በየዛፉ ጥላ ስር ያረፈውን በእንቅልፍ ጦት ሲሰቃይ ሰንብቶ ለአፍታ ጋደም ያለውን ሰራዊት ድምፃቸውን አጥፍተው እየተጠጉ በጩቤ ከኋላው እየወጉ ገለው የመጨረሻ ንብረቱን ዘረፉት። ሽማግሌው የጦር ሚኒስትር ራስ ሙሉጌታ ከልጃቸው ጋርና በመቶዎች ከሚቆጠሩ የመጨረሻዎቹ ታማኝ ወታደሮቻቸው ጋር አምባላጌ በሰላም ደረሱ። የአይን ምስክሮች እንደተናገሩት ራስ ሙሉጌታ በዚህ ጦርነት እንደማንም ታራ ባላገር ወታደር ሁሉ በታላቅ ጀግንነት በግንባር ከነልጃቸው በጦርነቱ ተሳትፈዋል። ራስ ሙሉጌታ ከኋላ እንደ ጥላ እየተከተለ ከሚያድናቸው አንደኛ ክፍለ ጦር ከሰማይ ላይ ሆኖ እያንዣበበ እንደ መርፌ ከሚፈልጋቸው አውሮፕላን ሁሉ አምልጠው የአሸንጌን ሐይቅ በመሻገር ላይ እንዳሉ እድል ፊቷን አዞረችባቸው። ይህንን ሁሉ መከራና ፍዳ ተወጥተው ሰራዊታቸውን በታላቅ ጀግንነት መርተው በግንባር ከጠላት ጋር ተፋጠው እንዳልተዋጉ ሁሉ የአሸንጌ ሐይቅ አትሻገረኝም አለች። ከፈረንሳይ አገር የወታደራዊ ትምህርቱን አቋርጦ በመጣው ልጃቸው ታጅበው የአሸንጌን ሐይቅ በፈረሳቸው ላይ ተቀምጠው በመሻገር ላይ እንዳሉ ታልመው በተተኮሱ ሁለት የራያና ዘቦ ሽፍቶች ጥይት ተመተው ወደቁ። ከፊት ለፊቱ ከፈረሳቸው ላይ ዘንበል እያሉ የወደቁትን አባቱን ለመርዳት ከፈረሱ ላይ ዘሎ በመውረድ አባቱን ለመደገፍ ጎንበስ ያለውንም ልጃቸውን ታልመው ተደጋግመው የተተኮሱ ጥይቶች በአባቱ ሬሳ ላይ ጣሉት። እድለቢሱ የጦር ሚኒስትር ራስ ሙሉጌታ የአሸንጌን ሐይቅ ለመሻገር ሲሞክሩ ቀድሞ መሽጎ ይጠብቃቸው የነበረው የራያና አዘቦ ጦር ወደ 15000 ገደማ ይደርስ እንደነበርና በጣሊያኖች መሳሪያ ጥሩ ሆኖ ታጥቆና ተዘጋጅቶ እንደነበር በኋላ የአይን ምስክሮች ተናግረዋል። ሆነም ቀረ ከዚህ አስከፊ ጦርነት የተረፉት ወታደሮቻቸው ራስ ሙሉጌታን ለመርዳት ከኮረም ተነስቶ ከነበረው ከራስ ጌታቸው ጦር ጋር ከተወሰኑ ቀኖች በኋላ ተቀላቀሉ። ከዚያም ሁሉ በኋላ አንደኛው የጣሊያን ክፍለ ጦር ያለ ብዙ ችግር የካቲት 21 ቀን ባንዲራውን በአምባላጌ ተከለ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።